ሄሎ
አገናኘኝ።
እ አንድ ሰው አገናኘኝ ከቻልክ።
እሺ ማን አንድ ሰው አገናኘኝ ይላል። ማን ነው?
hello እናቴ፣ ሰላም እንዴት ነሽ? ከ BeU ነበር ምደውለው በ- በዘጠና ሶስት ዜሮ አንድ order double cheese burger አንድ ነበር እናንተ ጋር እ እ አይ አንድ double cheese burger ታዛችሁን ነበር አይደለ? በስልሳ አምስት ዜሮ አንድ ታዛችኋል ወይ? እ እ በቃ cancel አድርግ እሺ፣ አትስሪው። cancel ይሁን እናት። hello ሰምተሽኛል? cancel ይሁን እሺ። already አሁን ራሱ አርባ ሶስት ደቂቃ ሆኖታል። cus- customer cancel ያደርግብናል። ለ driver ኡ አገናኘኝ። hello አሎ?
ማረ፣ hello ወይ- ማረ፣ ወይ- ተውጣ በቃ እሺ፣ ትተውጣ cancel ነው የሆነው።
እና በቃ እኔ ከገርጂ እኮ ነው የመጣሁት። በመድኃኒዓለም